ሰላም ጤና ይስጥልኝ። hello
አቤት አይሰማም? hello
አቤት ይሰማል።
ይሰማል? ሳምራዊ አዎ።
ተስፋው አዎ ነኝ።
ከ We Plus ድርጅት ነበር የሚደውለው። ሀሩን ይባላለሁ።
እሺ ነው።
የእኛን application እ፣ በማውረድ ተመዝግበው ነበር።
አዎ በአሽከርካሪነት ነው ወይስ እ፣ ተጠቃሚ ለመሆን ነው የተመዘገቡት?
በጣም ደግሞ OK ተጠቃሚ ለመሆን ነው።
እም፣ እ፣ አሁን የተመዘገቡት We Plus Solution Provider የሚለው ላይ ነው። እ፣ ስለዚህ ተጠቃሚ ለመሆን ደግሞ We Plus Solution User ን በመጫን ከ App Store ወይም ከ Play Store ላይ የተለያዩ አገልግሎቶቻችንን መጠቀም ይችላሉ።
እሺ ነው።
እሺ እናመሰግናለን። መልካም ቀን።
አሜን